ጤና ይስጥልኝ በርቱ።
ሰላም ደህና ዋልሽ እማዬ?
እግዚአብሔር ይመስገን። እንዴት ዋሉ?
አለን እግዚአብሔር ይመስገን። እንትን ነበረ ጥቆማ ለመስጠት ነበር ድንቅ ልጆች።
እሺ
እሺ የእህቴ ልጅ ነው ሆላንድ አምስተርዳም ነው የሚኖረው እና አሁን ለ vacation ይመጣል ክረምት ላይ
እሺ ስንት አመቱ ነው?
Almost ወደ አስራ አራት አካባቢ ነው።
እሺ የእፁብ ድንቅ ልጆች ማስታወቂያውን አይተዋል? መስፈርት አለው።
መስፈርቱ እሺ እና አንዱ መስፈርት ምንድን ነው? እድሜያቸው አምስት አመት እና ከዛ በታች የሆኑ ብቻ ነው መጠቆም የሚቻለው።
ከአምስት አመት በታች አዎ፣ ሊሆኑ አም- አምስት አመት እና ከዛ በታች የሆኑ
እሺ እሺ። ከዛ በላይ የሆኑ ልጆችስ የት ነው እንትን የምንላቸው?
እ፣ ከዛ በላይ አሁን ላይ የለንም። ያው ሲኖር እናሳውቃለን።
Okay፣ እሺ እሺ፣ እሺ እናመሰግናለን።
አመሰግናለሁ።
እሺ